Hello ጤና ይስጥልን ChipChip
ሰላም ነው ናት።
ሰላም
Refund ተመልሷል ተብሎ አልገባልኝም። ትላንት አሳውቄ ነበር።
በዚህ ስልክ ነው?
አዎ
እሺ እስቲ አንዴ መስመር ላይ ጠብቆኝ።
እም።
ምን ነበረ fail አድርጎ ነው?
አዎ group fail አድርገው ከዚህ በፊት አሳውቀውናል።
ትላንት አዎ
Okay እሺ ልጅቷ አሁን ስለወጣች ነው እም።
ነገ እንድትመልስሎት አደርጋለሁ። Already ተመልሶ ነው የሚሆነው። እስከዚህ ሰ- ጊዜም ስለማይቆይ ወይ receipt ኡን ትልክሎታለች።
አይ ያልገባማ system ላይ ያየሁት እኮ እኔም ቴሌብር ስለሆነ በከፈልኩበት account አይደል የሚገባው አዎ አዎ ልክ ነው።
ነው ቴሌብር ስለሆነ ምን የምሰራው የለም አዎ።
System ላይም የለም። Maybe ከኔ ጋር ካልገባ ብዬ አይቻለሁ።
እሺ ስለዚህ ነገ check አድርጋ ትመልሳለች።
ተደውሉኝ ያላችሁ ያው አዎ፣ ትናንት እንደዚህ አዎ የተባለው እንደውላለን።
እሺ እሺ እሺ መልካም ምሽት።